media.
ነጋርቱ አረ።
አሎ አሎ አቋረጥክብኝ እኮ።
የመስመር ስልክ ሲገባ ኢንተርኔት አይደለም ይቋረጣል ያኛውና
አዎ፣
መንገድ ናደው
አልወጣህማ። ችግር እኮ እዚህ ጋር ነው። አየህ፣
የት ደርሳለህ አንተ?
እኔማ ኦልሞስት አሁን አስራ ስምንት እየደረስኩ
እና አመን ሲራምባ ማን አይ፣
አስር ደቂቃ እውነት አንድ ሰዓት አንድ ሰዓት በቃም ከበዛ አንድ ሰዓት ከሩብ እዛ ነኝ።
ምን አልኸኝ?
አንድ ሰዓት ላይ እዛ ነኝ።
አስር አስር ደቂቃ
አሎ
አስር ደቂቃ
አዎ አስር ከዛ አስራ አምስት ደቂቃ
እንግዲህ እሺ፣ ውጣ።
እሺ